ስለ ጤና
ሄሎ ሄሎ ስለ ጤና hello hello ጤና ይስጥልኝ። አሁን ተቋረጠ እየተነጋገርን pharmacist ነኝ ብለሽኝ አዎ ወይ የዶክተሮቹን ምን ስልክ ነበር?
text አደረግልኝ ስለ ወገብ መታሸት physiotherapy
physiotherapy አዎ።
መሄድ ፈልገው ነው?
አዎ አዎ።
አዎ ይቻላል። የት አካባቢ አዎ።
ነው?
እኔ ጣፎ አካባቢ ነኝ ብዬሽ ነበረ ጣፎ አይ እኔ አሁን አልነበረም አልተነጋገርንም አ፣ ሌላ ሰው ነው እሺ እሺ አ- ጣፎ አካባቢ ስለዚህ አዎ።
ቦሌ ይሻላል። ቦሌ ይቀርባል አይደል? ከጣፎ
ቦሌ ነው የሚቀርበው አይደለም ሌላ የት ነው ያለው አራት ኪሎ አራት ኪሎ
አ፣ ቦሌ ምኑ ጋ ነው
ቦሌ ጃፓን ራማዳ ፊት ለፊት ባለው ቀጭን አ፣ ነው።
ቦሌ ጃፓን ጋር በእሱ ነው የሚቀርበው ብለሽ ነው አይ የአራት ኪሎ ይሻለኛል ቀጥታ ነው ቱሪስት ሆቴል ጋር አለ እ? ቱሪስት ሆቴል ቱሪስት ሆቴል ጋር ምኑ ጋር ነው ቱሪስት ሆቴል አጠገብ ንብ ቱሪስት ሆቴል አለው እግዚአብሔር ይመስገን አ? ቱሪስት ሆቴል ባንክ ሀሎ ሀሎ
hello ቱሪስት አቤት ቱሪስት ሆቴል ምኑ ጋር ቱሪስት ሆቴል አጠገብ ያለው ንብ ኢንሹራንስ ባንክ
ቱሪስት ሆቴል አታ እ፣ ፎቅ ነው ንብ ኢንሹራንስ ባንክ አለ አይደል?
ንግድ ኢንሹራንስ ባንክ ንግድ ንብ
አሀ ንብ ኢንሹራንስ ባንክ እሺ እሱ ጋር ground እሺ።
floor ላይ እሱ ጋር ስንተኛ ፎቅ ላይ የመጀመሪያው ታች ground floor ታች ground ነው አዎ
እዛ ስንት ሰዓት አካባቢ በመጣ ዶክተሮቹ ማግኘት የምችለው እ፣
hello hello አ- አቤት አቤት ነገ መቼ ነው መሄድ የፈለጉት? ደውዬ እ፣ እኔ በያው እ፣ እመጣለሁ ንግድ ውስጥ ልመጣ እችላለሁ እ፣ እ፣ ብዙን ጊዜ ስንት ሰዓት ነው የሚገኙት
ስንት ሰዓት ነው የሚገኙት? አሉ እሱማ እስከ ጥሩ በቃ አንድ ሰዓት እስከ አንድ ሰዓት አሉ።
ከአንድ ሰዓት እስከ አስር ሰዓት
አይ ከ- ከጠዋቱ ከአንድ ሰ- ከአንድ ከጠዋቱ ሁለት ሰዓት ተኩል እስከ አስራ አንድ ሰዓት እስከ አንድ ሰዓት
እስከ አንድ ሰዓት እሺ እስከ አንድ ሰዓት አሉ። እ፣ እሺ ስምህን ያዝ እንዴ?
እ?
ስምህን ለያዝ
ምናሽ ስም
ስም ራ አሀ ምዝገባ አለ እሺ እሺ ጥሩ በቃ ገዛኸኝ አበበ ገዛኸኝ አበበ።
አዎ እሺ መረጃውን ከምን ላይ ነበር ያገኙት?
ከእንትን ሬዲዮ ላይ ከሬዲዮ። እሺ አዎ እ?
እሺ። በቃ ነገም ወይ ከመሄዳችሁ ይመጣሉ።
ሂደ በፊት ደውልና እኔ ቀጠሮ አስይዝልሃለሁ።
እሺ እሺ እሺ ስለደውል እናመሰግናለን። መልካም ቀን።
እሺ